ሰላም አለን ማም
ባለፈው እንትና እንትና አዝዤ ነበር።
በዚህ ቁጥር ነው አዎ እዚህ ቁጥር ፖ- ካሮት አዝዤ አልመጣምም። ፔ- pending ስርም refund አርጉልኝ ብዬ ነበር።
እሺ
እ፣ refund ም አልተደረገም። እቃውም ደግሞ አልመጣም። check ታደርጊልኛለሽ ብዬ ነው።
እም፣ ካለ
እ ካሮት አዎ፣ እ፣ ማርሼት ሞሚና እና አንድ የኔ ማለት ነው። በዚህ ቁጥር
እማን ግሩፕ ላይ ነው? ይቅርታ እርሶ ግሩፕ ላይ ነው?
አዎ የኔ ግሩፕ ነኝ ክሬት አልኩ። አዎ እኔ ግሩፕ ያረኩ ግሩፕን ክሬት ያረኩ
ሞሜን ማርና ሞሚና አለም።
ማርሽ አዎ አዎ
Okay አጠቃላይ ሶስት ኪሎ
አዎ አጠቃላይ ሶስት አይደለ?
ኪሎ፣ አዎ የኔ አንድ አዎ አዎ ትክክለኛ አይ፣ አንድ አይ ኪሎ ነው እዚህ ጋር ነው። ቆይ እሺ፣ አንዴ check አድርግልዎት።
እሺ እሺ ወይ
ይቅርታ refund ይደረግልዎት።
አዎ ቢመጣልኝም ነገ ቢመጣም እሺ ታንት አመጣ አዝልሻል ብላ ስለቆየ product ኡ እንኳ የሚሉትን ሰው refund ላርግሎት እና ቀጣይ ቀን ይዘዙ።
እሺ ችግር የለውም refund አድርጊ የሰው ብር ስለሆነ እሺ እናቴ refund ላይ ያስገባሉት አለ። እሺ እሺ እሺ አመሰግናለሁ እሺ ኦኬ